ጤና ይስጥልን ቤስት ቤት ቤቴ ነው የምንረዳው።
እሺ ትላንት ማታ ማለት ነው እሺ ቪዲዮ አድርጌ አልተለቀቀልኝም።
ስንት ብር ነው?
አንድ ቦታ አራት ሺህ ብር ነው።
ይሄ ነው ቤስት ቤት ስልክህ?
አዎ ይሄ ነው። አዎ ይሄ አራት ሺህ አንድ ሺህ አንድ ሺህ ሰባት መቶ ስምንት መቶ
እሺ እሺ
ሰባት ሺህ ስምንት መቶ ነው። ሰባት ሺህ አምስት መቶ እሺ አንድ check ላድርግልህ። እሺ ጠብቀኝ።
አየሁ አየሁ ሰባት ሺህ አምስት መቶ ነው።
ከቴሌብር account ሰማንያ ሁለት ስልሳ አራት አርባ ሰባት አስራ ዘጠኝ ነው።
አዎ አዎ እሺ confirm ስላልተደረገ ነው። confirm አድርጌልሃለሁ። እሺ ገብቶልሃል። check አድርገው።
ሁሉም ገባ።
አዎ ስለደወሉ አመሰግናለን። መልካም ቀን።
አየሁ